ትልፍያ ጤና ይስጥልኝ። ስፖርት ነው ባኮ የምለዳው
ሰላም ነው። እንዴት ስፖርት ነው ባኮ። እግዚአብሔር ይመስገን።
ሪፖርት ያደረኩት ብር ነበር የቀር
እሺ ከሳንቲም ፔይ
መች ነበር ያደረጉት?
ከሀያ ቀን በፊት
ልከዋል ቴሌግራም ላይ?
አዎ ልክ ያለ
እሺ ቴሌግራም ላይ ላኩበት ስልክ ይንገሩኝ።
ዘጠኝ ሰባ አራት
ዜሮ ዘጠኝ ሰባ አራት ሰማንያ አምስት ሰማንያ አንድ
እሺ
ዘጠና ዘጠኝ አሽ ይፈልግ እንዳት ይፈልግ
ዲፖዚት ነው አይደለ?
አዎ ዲፖዚት ያደረኩበት ሰዓት ፔኮ ደረሰ ይልክ ያለው
ደረሰኙ የለም እዚህ ጋር አላኩም።
ልክ ያለ ሳንቲም ፔይ ላይ አለ መጀመ- መጀመሪያ ላይ እሱን አይደለም እኛ የምንፈልገው ከቴሌ ብር የተላከሉትን ሜሴጅ ነው።
ትራንዛክሽን ተለብር እንዴት ከሰለ ትራንዛክሽን እንኳን አይመጣም።
ከቴሌ ብር የሚላክሉት ሜሴጅ አለ ዲፖዚት ሲያደርጉ
ታምን
deposit ሲያደርጉ ከቴሌ ብር የሚላክሉት message አለ። እሱ ነው የምንፈልገው ከሳንቲም ፔይ እኮ ነው የሄደው
አይደለም። ሳንቲም ፔይ ማስተላለፊያ መንገድ ነው።
እ የሚላክሉት ግን ከቴሌ ብር ነው message ኡ። እኛ የምንፈልገው ደግሞ እሱ message ነው።
እና ይሄንን ኮድ አይደለም።
ላክልሽ ሙሉ message ኡን አውጥተው ይላኩ ፎቶ አንስተው።
አሁን ልንገርሻ አትዝጊው አሁን አይደለም የሚነግሩኝ፣ ፎቶ አንስተው ነው በቴሌግራም የሚልኩት።
እሺ። ኧረ